Oui, Thierry.
ሰላም ናይፌ
Oui, oui.
ልኬልሽ ነበር የሾፖቹን ስም ዝርዝር እነዚህ የእህቶች መሰለክ ስማቸውን ወይ ልንገርክና የቴሌ አዎ።
አራት ለጋማ ለጋሜ ነው ለጋማ አምስት ስምንት እና አዎ።
አራ ለጋሜ አራት የሚለው
ለምን እነዚህን እንትን አድርጊልኝ። ቴሌ እነማ
ወይ
ዝም ቴሌ ሶስቱን ነው pick ያደረኩት ቅድም ንገረኝ ያልኩ ለዛ ነበረ ማለት አንተ ማትፈልጋቸው ካሉ okay። አዎ እነዚህን አድርጊልኝ። እሺ እነማን ላርጋቸው ቴሌ አምስት ስድስት
ቆይ እስኪ ቴሌ
ቴሌ አምስት አምስት ስድስት ስድስት ስድስት ሰባት ሰባት ሰባት አዎ ቴሌ አምስት እስኪ ኦ ስ- ስለዚህ ሶስቱም ሽያጭ የላቸውም አዎ።
እም፣ እሺ
ቆይ ቴሌ አራት ታደርጊልኛለሽ? በእናትሽ እህ እህ አራት ይሞላል ያለው አራት ታደርጊልኛለሽ?
አይ ፍም ሶስት ይሁን አሁን ለጊዜው shop ም የለንም እና ይሄንም okay እኮ ያው በእርግጥ መጀመሪያ ብትነግረን እንዳልኩ ቅድም ጠዋት እንዳልኩ ብትነግረን አሪፍ ነበር። እኛም አንከፍታቸው ወረድም ተከፍተውም የእኛም responsible ስለሆነ okay መጀመሪያ እንደዚህ shop ብዙ ጊዜ deposit ስታደርጉ እኛም በምን መሰለህ የምናስበው ኦልሬዲ አ የወሰዳችሁት ካለ እሱ ነው እም ብለን ነው የምንገምተው። ጃር ከወሰድክ የጃር ነው የምትፈልገው ነው እንጂ ሌላ እም አስዩም አይደረግም እና እ፣ ችግር ይሄን ሶስቱን ላርግልክ
እሺ እንደ ትብብር ነው ያው ስልክ እኛም ጠይቀን ስለሆነ ማለት ነው። እና ደግሞ እሺ ሾፕም የለም ብዙ ሾፕ የዛኛው የካይረን እንደ እንደዚህኛው ሳይሆን አዘብ ምናምን ነው አዎ የሚመጣው እና ኦልሬዲ ኦኬ የሌላ ሰው ነው የምንሰጥክ ሶ እንደ ትብብር ብዬ ነው ለዛ ነው ይፍሬ እሺ አሁን ዛሬ ያልቃል የኛው አዎ ያልቃል። ምንድን ነው የምታጫውቱበት እኮ ያልኩ ለዛ ነው። PC ላይ የሚጫን ከሆነ በዲሽ የምታጫውቱ ከሆነ አሁን ይሄ በዲሽ ምናምን የለውም የካይረን okay ቁጥር ኦንላይን ነው የቁጥር የቁጥር ያለው አዎ በ normal ኮምፒውተር የምታስጭነው ነው።
okay የውሻና ፈረስ ነው በዲሽ ያለው ነው።
okay እንዴት ያለ የትኛው አሪፍ ነው እህ ይህ ጫና ሁሉም እዛ ላይ ያለው game እና ከዛ መርጫ ያጫውታል ሰው አምስት ስድስት ሰባትን በ- አምስትን ስድስትን ሰባትን ልዝጋቸው አዎ በቃ እሺ። ይሄኛውን ዘግቼው ወደዚህኛው move እናደርገዋለን ማለት ነው።
እሺ በቃ ስለዚህ እንትን እንላለን እንልክላለን shop ኡን እሺ ያንን ነገር ግን download አድርገው ይሄ የላክንልህን ካይረን ራሱ አዳውሎ እንደሱ ነው የሚሰራው አርጌዋለሁ አር- አይደለ አርጌዋለሁ
so ሲጫንልክ ወይ አዎ ትነግረንና ሲጨርሱ አዎ ዝግጁ ነን ምናምን ስትል ሁላ ግን ያችኛውን ፋይል download አድርገህ extract አድርግና አስቀምጠው ያስፈልጋል።
እሺ እሺ በቃ ስለዚህ ሲጨርስ ዝግጁ ነኝ በለን ማለት ነው።
እሺ መልካም እሺ በቃ አምስት ስድስት ሰባት ተዘግቷል።
እሺ ጌሬ።
እሺ እሺ እሺ friend